ሄሎ አቤት ጤና ይስጥልኝ። Donkey Tube ነው አይደል እናቴ?
ይስጥልና። አዎ Donkey Tube ነው።
እሺ መረጃ ለመጠየቅ ነበር። አሁን የሙሴ እናት የሚል ፕሮጀክት አውጥታችሁ ነበር እና apply ለማድረግ እንዴት ነው ማድረግ የምንችለው?
እዛ ላይ መ- ማስታወቂያው ላይ ባሉ ስልኮች ደውሎ መመዝገብ ይቻላል።
እ፣ አሁን እነዚህ ስልኮች ደውለን ነበር እና እ፣ ውጭ ናቸው ያሉት እና እ፣ እናንተ ዘጠና አንድ አስራ አምስት ላይ ደውሉ እና እነሱ ናቸው መቀበል የሚችሉት ምናምን አሉ።
እሺ፣
ስለዚህ እንዴት ነው ማድረግ የምንችለው?
እሺ እነ- እ፣ መልስ ችሎት ጠይቅ እሺ information ኑ
እሺ እናቴ፣ እሺ እሺ።